ሰላም ጤና ይስጥልኝ ብሎ የተራነ የባክህ ሁሉ ልርዳው
አሸር ነበር ልጅና ይወጣልኝ አንድ ዊግ የነበረ
እሺ ሆዱ ነበር ካሽ ካሸር ኮድ ንገረኝ እና ስልክ ኪቦርዱን የነካው ነው መሰለኝ። በጣም የተቆራረጥ ነው ራሴ።
አሁን በቃ በቃ ማትሰማሻ እሺ ይሰማኛል፣ ንገረኝ። እሺ፣ እሺ አንድ አንድ ሰባ አርባ አንድ አልሽ አይደል አ ሰባ አራት እሺ፣ ሰማንያ ስምንት አርባ ስድስት ሰማንያ ስድስት ሰማንያ ስምንት አርባ ስድስት ሰማንያ ስምንት አርባ እሺ፣
አርባ ስድስት እሺ። ይቅርታ cashier code ኡ ልክ አይደለም እና እሺ ልንገርሽ። እሺ አስራ አንድ እሺ ሰባ አራት
አስራ አንድ ነው እሺ አዎ
win ነው አንድ ሺ አምስት ብር ከሀያ አምስት አዎ አዎ እና ልሂድ እዛ የቆረጥኩበት እስቲ አንድ የሌለ መግባቱን check ላድርግ እሺ እነሱ ጋር አዎ ገብቷል እሺ ሄደህ ማየት መውሰድ ትችላለህ እሺ እናቴ እሺ እሺ አመሰግናለሁ እሺ መልካም ቀን